ጤና ለኢትዮጵያ በኮ ምን ልርዳው?
እንትን ማሽን ተበላሽቶብን ነበር። የድራፍት ማሽን ነው
ማሽን ተበላሽቶቦት ከዚህ በፊት አመልክተው ነበር።
አሁን ነው እንትን ያለው። በባለፈው ተጠግኖ ነበር፣ በአግባቡ የተጠገነ አልመሰለኝም። በረዶ እያቀለጠ አሁንም እንደገና እንደዛ አደረገ። የተወሰነ ቀን ኖት ነው በረዶ አይሰራም።
ይሰርቶ ነበር ግን አሁን በቃ ሙሉ ለሙሉ አቀለጠ መቶ ፐርሰንት።
እሺ ደንበኛችን እባክዎት እንጂ አይዶት የሚንገሩት
ምን ቢጂአይ አይዲ
ሀያ ሺህ ዘጠና ሶስት
ሀያ ሺህ ዘጠና ሶስት እሺ ደንበኛችን እባክዎት መስመር ላይ ጠብቁ። ደንበኛችን እያየሁሎት ነው። እባክዎት መስመር ላይ ጠብቁ።
ዋና ሽምራ መንገድ ስለማይበለ
ደንበኛችን ትክክለኛ አይዲዮትን የነገሩን እባክዎት ትክክለኛ አይዲዮትን የነገሩን እዚህ ላይ ሳይሆን ሀያ ሺህ ዘጠና ሶስት ነው።
ደንበኛችን ይቅርታ ያሉኝ ID እዚህ አልተመዘገበም። እባክዎትን በትክክል አረጋግጠው ይንገሩን። ሀያ ሺህ ዘጠና ሶስት የሚል ID በዚህ በዛ ነው ስለተመዘገበ የምንጠቀመው።
ስም የለንም።
በዛ ነው የምንጠቀመው። ወይ TIN number ስሽ እሺ TIN number ኡ ትንስቱ ዜሮ ዜሮ ሰባ አራት
ዜሮ ዜሮ ሰባ አራት ሰባ አራት ሀምሳ አራት ሀምሳ አራት ስልሳ ሁለት አስር ስልሳ ሁለት አስር የሻረቅ ፋንታውን
እሺ ደንበኛችን እያየሁሎት ነው። እባክዎት ትንሽ ይታገሱ።